ሄሎ ሄሎ አቤት፣ ሰላም። ከችፕችፕ ነበር የምደውልልዎት።
ምን አልሽኝ?
ከችፕችፕ ነው የምደውለው።
እሺ፣ የመሰረት ስልክ ነው አይደለም?
አዎ ነው።
እሺ፣ ይቅርታ አንዳንድ አስተያየት ልጠይቅዎት።
እሺ፣ ምን እ፣ እሺ፣ እስካሁን በወሰዱት product ምን ያህል ደስተኛ ኖት?
እ?
እስካሁን በወሰዱት ፕሮዳክት አይ አሪፍ ነው እ፣ ቆንጆ ነው። የተጠቀምንበት ነው። አዎ እህ። ስለዚህ ቢስተካከል የሚሉት ነገር ካለ
አይ የለም። በዚህ ከዚህ የሚሻሻል ካለ ነው እንጂ ባለበት ነገር አሪፍ ነው። ደስ ይላል።
Okay፣ አሪፍ ነው።
አዎ እሺ፣ እ፣
እናመሰግናለን። እሺ፣ መልካም ቀን።
አሜን። እሺ እሺ፣ እናትሽ